ጤና ይስጥልኝ ሄሎ ቪዛ አለም ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎት?
ሰላም ነው እናት?
እግዚአብሔር ይመስገን። ደንበኛችን አለሁ እግዚአብሔር ይመስገን። process ምናምን ታመቻቻላችሁ እንዴ?
information ነው የምንሰጠው ደንበኛችን እኛ።
ነው እንዴ?
አዎ እሺ በቃ አመሰግናለሁ።
information ከፈለጉ ግን ያው የሁሉም ሀገር information ስላለን information ልሰጠዎት እችላለሁ። እና ደግሞ እሺ፣ የኤምባሲ አድራሻዎችንና የትኬት ዋጋዎችንም እም፣ እንቀራለን።
እሺ በቃ አይደውልሻል እሺ ሄሎ ቪዛ ስለደወልን እናመሰግናለን። መልካም ቀን።